ቤርሳቤ ነሽ?
አዎ
ሀያ አራት ሰላሳ ዘጠኝ ቅድም እንድታይልኝ ነበር። አሁን complete እንድትይልኝ ነበር ወይ on time ኡን አስተካክልኝ። ተናልፏል። ከምግብ ቤት አስር ደቂቃ እየቀረው ነው የሰጡኝ። አስር ደቂቃ ከዛ በታች ማለት ነው።
ከየት እና አሁን ነበረ?
time ኡ አልፏል። ከጁሚ
ሀያ አራት
ሀያ አራት ሰላሳ ዘጠኝ ሰላሳ ዘጠኝ ሰጡህ ነው አሁን? ነው አድርሰህ አዎ አይ ጨረስክ?
customer ጋር ደርሻለሁ እና complete እንድትይልኝ ነው።
እኮ ጨረስከው አሁን complete ልበልልህ?
አዎ አዎ
ተዋታል ብር ተቀብለሃል?
አዎ
እሺ እሺ